ጤና ይስጥልኝ። ስፖርት ነው ባኮ የምልወደው።
ከሁሉ ስፖርት account ኤ ላይ withdraw አድርጌ ነበረ ወደ ቴሌ ብር።
እሺ
ብሩ አልገባልኝም።
እሺ በአማርኛ እና በእንግሊዝኛ ነው የሚጠቀሙት ሁሉ ስፖርት?
በሁለቱም ነው የምጠቀመው።
እሺ more የሚለው ውስጥ ይግቡና
እሺ ከዛ transaction history የሚል ያገኛሉ።
አዎ እንትን በሳክሰስ ይላል።
በቃ እሱን ፎቶ ያንሱና በቴሌግራም ይላኩልን።
እሺ ቁጥር ያዙ የእኛን የቴሌግራም
እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት እሺ አስራ ስድስት